ጤና ይስጥልኝ።
ሰላም ነው። እንዴት እግዚአብሔር ይመስገን።
አለን ይመስገን። አንድ ድንቅ ልጅ አይቼ ለመጠቆም ነበር።
እሺ እድሜው ስንት ነው?
እንትን ነው ቲክቶክ ላይ ነው ያየኋት እና እሷን check ታደርግልኛለች። ከአስራ አምስት ዓመት በታች ነው I mean ከአምስት ዓመት በታች ይመስለኛል።
እሺ text ላይ ካያታይ link ኡን ነው የሚልኩልን በቴሌግራም account ኣችን።
okay ቴሌግራም account ላይ link ነው።
አ ስልክ ቁጥር ልንገሮት
እሺ
ዜሮ ዘጠኝ ዜሮ ሰባት
እሺ ትነግሪኝ
ዜሮ ዘጠኝ ዜሮ ሰባት
ዜሮ ዘጠኝ ዜሮ
አስራ አንድ አስራ አንድ ሀምሳ አንድ
አንድ አስራ አንድ ሀምሳ አንድ
እሺ thank you እሺ የእርስዎን ስም ይጻፉበት። እሺ ስም፣ ስልክ ቁጥር፣ አድራሻዎትን የእርስዎን ይጻፉበት።
እሺ እሺ እሺ እሺ መልካም ቀን። እሺ